hello sir आपका रेस्टोरेंट पे स्विच करा रहे हो አሁን ልርዳው?
ማታ ጌም ጨዋታ ነበረ።
እሺ
እዛ አራት መቶ ብር ወደ ቴሌ ብር መመለስ እምቢ አለ።
ኦኬ ከተጫወትኩ በኋላ ውስዶ አረክ እና አጣኸው ብርህን።
አዎ ጌም ውስጥ የለም፣ ቴሌ ብር ውስጥ የለም።
እሺ የቤት ቤት ቁጥር የደወልክበት ነው?
አዎ
እሺ የገንዘቡ መጠን ስንት ነበር አባት?
እ የገንዘቡ መጠን ስንት ብር ነው?
አራት መቶ ብር
አራት መቶ ብር ነው አይደል? በአስራ ሶስት ትላንት ማለት ነው።
አዎ አዎ ይሄ failed ሆኖ አ፣ አልገባም ወደ Best Bet አክ- ወደ Best Bet account ተመልሷል። እሺ ከቴሌ ወደ ቴሌብር account አልገባም።
እሺ እሺ እሺ እሺ አልተ እንትን አላለም። transaction ኑ success ስላልነበረ ወደ Best Bet account ተመልሷል።
እሺ እሺ እሺ እሺ እሺ እናመሰግናለን ስለደወልክ። መልካም ቀን ይሆንልን።